የምትሰራ ነው የምታዘዝ?
መቼ? በሁለት ነኝ። አሁን ነግሬሽ ነበር እና እሺ ሀምሳ አንድ ስልሳው customer ሯ ደውላለች።
እሺ
conflict በይልኝ time ወስዶብኛል።
እኮ ጨርሰኸዋል? መጀመሪያ አዎ ሰጥቻት አለ አዎ አዎ ጨርሰሃል? pause አዎ ጨርሼዋለሁ።
ሀምሳ አንድ ስልሳው ማለት ነው።
አዎ አዎ
እሺ ኮምፕሊት ብዬለው።
እሺ
እሺ